አብረን እንነሳ። እዛ እንኳን ወልድ ያለች ማርታ ወይ ሳሪ ይሰማል?
አሁን ይሰማል። ካለ earphone ም ይሰማል። አይ ካለ earphone earphone አይ ካለ earphone ነው ካለ earphone ነው።
ስለዚህ ተሰማሽ ማለት ነው።
አዎ አዎ በምን አስተካከልሽ? ምን ሆኖ ነበር?
speaker የሚለውን ነክቼ ነው የተሰማኝ።
አይ አንቺ
እሺ ንጹህ እኮ ነሽ እሺ ልታስገዥልኝ ነበር earphone ኡ እ
earphone ኡን ልታስገዥልኝ ነበር።
ሽኖ አናትሽን ምናምን ነው የሚይዘው።
አይ በቃ ይሄው ራሱ ይሻላል። እንደዚሁ አወራበታለሁ።
በቃ
እሺ ሳርዬ እሺ እሺ